ይሰማኛል።
ሀያ ስድስት ስልሳ አራት ሀያ ስድስት ስልሳ አራት ምን ሆነብህ? ሰመረ? አዎ፣ አዎ። hello
hello ምን ሆነብህ?
አይ ብር አልያዝኩም ተቀብሎ ነው መሰለኝ የሚመጣው ከፒዛ ሀት ነው?
አዎ አዎ ስም ማን ነው?
ስንታየው እ?
ስንታየው ስንታየው እሺ አንዴ ስንታየው ጠብቀኝ፣ ክፈትልኝ። ስንታየው ይወጣልሃል። እሺ ይወጣልሃል።